hello ጤና ይስጥልን።
መብሩስ
ምን ልርዳዎት አባ?
መኪና ትሸጣላችሁ?
አዎ መኪና ትሸጣለህ?
እሺ፣ ኤሌክትሪክ መኪና ምን አለ?
mini ያ አዎ፣ ያ እንትን እንትን አሁን የሚገቡትና
የገባ የላችሁም?
እኮ አሁን የሚገቡት ትንንሾቹን መኪና ነው የፈለጉት።
ኧረ አይደለም፣ SUV
bZ4 አለን።
ከሱ ውጭ የለም።
አዎ bZ4 ነው ያለን።
ሆንዳ e:NS1 ነው የለም።
አዎ አሁን ላይ እሱ ነው።
Z4 ስንት ነው?
አምስት ነጥብ ሶስት
እሺ፣ አይ እኔ እንኳን e:NS1 ሆንዳ e:NS1 ነበር የፈለግኩት።
እሺ።